ትምህርት ቤት ምንወዱ?
ሀብታምን ማግኘት ፈልጌ ነው።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ሄሎ ሄሎ እዮብ ሰላም ነው?
እግዚአብሔር ይመስገን። እንዴት ነሽ አቶ?
አለን አለን።
አለን።
እንትን limit ዘግቶብህ ነው እና እም፣ እ፣ እንትን ይደረጋል upgrade ይደረጋል።
እ፣ ስልክ ቁጥርህን ላክልኝና እ።
ይሄ ይሄኛው ነው አ ስልክህ?
አዎ ይሄ ነው ሰላሳ ሰባ አርባ ዘጠኝ ሰማንያ ዘጠኝ እሺ አውሪ ላክለትና upgrade ከተደረገ በኋላ ማውጣት ትችላለህ እንደፈለግ።
Okay። እሺ ስለዚህ upgrade ከተደረገ ከዛ በኋላ ይቻላል።
አዎ አዎ።
Okay። እሺ thank you።
እሺ እሺ።
አሁን ይሆናል?
አዎ አሁን ልክለታለሁ። ያው ትንሽ ሊቆይ ይችላል።
እሺ ቴንክ ዩ።
እሺ